ሰላም ጤና ይስጥልኝ። ችብችብ ሰላም
ሰላም፣ አቤት።
ዛሬ የሚመጣና አልደወሉልኝም። ማረጋገጥ ነበር ማውቀው።
ምን አሉኝ?
ሽንኩርት ትላንትና ተደውሎ ነበር አለ ዘይ
ትናንትና ያዘዙት እ፣ አለ ቅዳሜ ለታ ነበረ ኪሎ ሳይሟላ ቀርቶ መልሽ ነበረ እሺ፣ ትናንት አልደውልም driver ኦቹ እ፣ ትላንትና ከዚህኛው ቁጥር ተደውሎ ለ- ለዛሬ ተብሎልኝ ነበር። ዛሬ ግን አልደወሉም driver ኦቹ ወጥተናል ብለው ዛሬ- እ? ምን አልሽ? ሄላ?
ትናንት መቀበል አልቻሉም ነበር።
ትላንት ሰርግ ነበር አስራግ ነበር
okay፣ መቀበል አልቻሉም ግን ወጦ ነበር አይደል?
የወጣ አይመስለኝም ታውጣው ብዬው ነበረ
ም፣ okay።
ልጅ እሺ፣ ስልክ ቁጥር ሀያ አንድ
ሀያ አንድ ሀምሳ አራት
እሺ፣ አርባ አምስት ስልሳ ዘጠኝ
ምን ነበረ product ኡ የትናንት?
ሰላሳ ሶስት ኪሎ
location የት ነበረ?
ከቤት በፊት እኔም ሲከፍ ብዬ ሳር ቤት።
አዎ ቴሌው እሺ፣ አንዴ ልደውልሎት ይጠብቁኝ እስኪ።
እሺ እሺ፣ እሺ።